Hello ጤና ይስጥልን ደንበኛችን ከብቻ ኢትዮጵያ ነው የምንደውለው። አሁን ደውሎ ተቋርጦ ነበረ።
አዎ ተቋርጦብኝ ነው ኔትወርክ ነው። አዎ በላይ እሺ ኮተ መሳለሚያ ምኑ ጋ ነው ቤቶት?
ኮተቤ መሰላም ሲለች ማርያም ጋር እዛው ጋ ነው።
አዎ
እሺ ደንበኛችን ጥያቄ ስመዝግበን ወደ ጽዳት ክፍል አስተላልፈናል። ሌላ ምረዳውት ነገር አለ?
የለም ያ እሺ ስለ ደወሉልን እናመሰግናለን። ስለ አገልግሎታችን አስተዋሳይ ከሚሰሙ ድምጽ ባለ ያስቀምጡልን። መልካም ቀን።
እሺ ነው